ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። እባክዎ ምን ልጠው?
ከአሸኮዳ ያዥልኝ እስቲ ነጭ ብርት ከተከታለኝ ነው እሺ አስር አርባ ሁለት እንኳ አስር አስራ ስምንት አስር አስራ ስምንት አስር አስራ ስምንት እ
አርባ ሁለት አርባ ሁለት እሺ ስልሳ ሰባት ስልሳ ሰባት
የመቼ ትኬት ነው?
የትላንት
እሺ ሌላው ልክ ነው። ይሄ ባየር ሙኒክ ከዩኒየን በርሊን የሚለው እ፣ አዎ።
postponed ነው። እሺ ሀያ አራት ሰዓት መጠበቅ አለብህ እና የኛው green አብቅተዋል። ታዲያ እ ለምንድነው green የማይበራው ታዲያ? ያለፈው ጨዋታ በርቷል እኮ አባቴ።
አይ ነጭ ስለሆነ ነው። አይ ከበራ እሱ ነው።
አሁን አሁን reload አድርጌልሃለሁ። በርቶልሃል። ሁሉም አረንጓዴ ናቸው።
እሺ እሺ እሺ እናመሰግናለን። መልካም ቀን